እየደወልኩለት ነው። አይሰራም ቆሞ hello hello፣ አቤት ነው።
ጤና አቤት ይስጥልኝ። እንዴት ነህ? ከቤት ቤት ነው የምደውልልህ።
አ ሰላም ነው
እንዴት ነህ?
አለው የማሰላም ነው ቴሌግራም ብሎኝ።
ላይ ቴሌግራም ላይ እያወራሁህ ነበረ አ
እና አልሰራልክም።
አ እንዲህ አለኝና እሺ ብዙ ጊዜ እየተጠቀምኩበት ነበረና አሁን እንደው ደግሞ ነው ከሲስተም እም፣
ከ system ይመስለኛል ለዛ ነው እሱ።
አዎ maybe system ይሆናል እንጂ አሁን እኔ check አድርጌ ነው የደወልኩልህ በራሴ እና እየሰራ ነው። እስኪ ትንሽ ቆይተህ connection ን check አድርገህ ሞክረው። እሺ እሺ እሺ ሞክራለሁ። እሺ መልካም።
ሶሪ ግን ችግር የለውም።
እሺ እሺ